ሄሎ ሰላም ጤና ይስጥልን። በሽት ቤት ደህና ነህ? ሰላም ነው እንደምን አለን? ሰላም ነው
አለን። እስኪ ጉዳዩ አርግቼ አልገባም። ብቻ አገልግኝ በዚህ ስልክ ነው
ሁለት ቦታ ሶስት እና ሁለት ቦታ ሶስት ሺ ይሄ ነው በሽት ቤት ስልክ አዎ እና አንድ አንድ አስራ አንድ ሺ ጠቅላላ እ
አስራ አንድ ሺ ብር
አስራ አንድ ሰዓት አስራ አንድ ሺ ብር አስራ አንድ ሺ አዎ አንድ አምስት እና ሁለት ቦታ ሶስት ሶስት
ነይ ነይ ቆይ እስኪ ወይ ለግርማ ልደውልለት በይ ደውዬልህ ነበር እኮ
እ በአንድ አንድ ደቂቃ እሺ ወደ
አሁን ገብቷል። እሺ check አድርግ።
አንድ ጊዜ ይቀራል።
ሶስት ጊዜ ነው ያው ገብቶልሃል።
አዎ አመሰግናለሽ።
እሺ መልካም ምሽት።
መልካም ምሽት። አዎ